ዳሰሱኝ መልካም እጆቹ አዩኝ የፍቅር አይኖቹ ቆምኩኝ ዛሬ ተፈውሼ ምስጋና ይኸው ምላሽ ዳሰሱኝ መልካም እጆቹ አዩኝ የፍቅር አይኖቹ ቆምኩኝ ዛሬ ተፈውሼ ምስጋና ይኸው ምላሽ ሰውኝ ቆምኩኝ ሰውኝ ልስጠው ምስጋናን ላዳኝ ተሰብሮ በርሱ ቀንበሬ ላመልከው መጣው በክብሬ ሰውኝ ቆምኩኝ ሰውኝ ልስጠው ምስጋናን ላዳኝ ተሰብሮ በርሱ ቀንበሬ ላመልከው መጣው በክብሬ የእርሱ ሰውን መውደድ ፍቅሩ ሲገለጥ አቤት ደግነቱ ወጣሁኝ ከማጥ ውስጥ አጸደቀኝ ጌታ ታሪክ ተለወጠ ከኃጢአቴ ብዛት ምሕረቱ በለጠ ምሕረቱ በለጠ ፍቅሩ በለጠ የቀድሞ ማንነት በእርሱ ተለወጠ ሊያመልኩት ተነሱ የተፈቱ እጆች ምስጋና ፈለጉ ይኸው ከፈሮች የኃጢአት ቀንበር አብጦ አስጎንብሶ መራመድ ሲያቅተኝ ድንቁ ኢየሱስ ደርሶ በፍቅር ቃል ጠርቶኝ በእጁ ዳሰሰኝ ቆምኩኝ ከሰው ተራ ቀና አድርጎኝ ቃሌን ለወጠው ሆነ አሌሉያ አረገኝና ጌታ መኖሪያው በሕያው አምላክ በእርሱ ከዳነ ከቅዱሳን ጋር እድል ሆነ ቃሌን ለወጠው ሆነ አሌሉያ አረገኝና ጌታ መኖሪያ በሕያው አምላክ በእርሱ ከዳነ ከቅዱሳን ጋር እድል ሆነ ዳሰሱኝ መልካም እጆቹ አዩኝ የፍቅር አይኖቹ ቆምኩኝ ዛሬ ተፈውሼ ምስጋና ይኸው ምላሽ ዳሰሱኝ መልካም እጆቹ አዩኝ የፍቅር አይኖቹ ቆምኩኝ ዛሬ ተፈውሼ ምስጋና ይኸው ምላሽ ሰውኝ ቆምኩኝ ሰውኝ ልስጠው ምስጋናን ላዳኝ ተሰብሮ በርሱ ቀንበሬ ላመልከው መጣው በክብሬ ሰውኝ ቆምኩኝ ሰውኝ ልስጠው ምስጋናን ላዳኝ ተሰብሮ በርሱ ቀንበሬ ላመልከው መጣው በክብሬ አዲስ ሰውኛለሁ ተቀይሯል ዘሬ የቃል ኪዳን ልጅ ነኝ ሰማይ ነው ሀገሬ ሳይንቅ ማንነቴን ወዶ አቅርቦኛል እርሱ ካጸደቀኝ ማን ይኮንነኛል ከኃጢአተኞች ነበርኩ ዋነኛ መሐሪው ጌታ ግን አገኘኛ ለምህረቱ ለደግነቱ ምስክሮኜ ቆምኩኝ በፊቱ ከኃጢአተኞች ነበርኩ ዋነኛ መሐሪ ጌታ ግን አገኘኛ ለምህረቱ ለ ለደግነቱ ምስክሮኜ ቆምኩኝ በፊቱ ቃሌ ሆነ ሃሌሉያ ቃሌ ሆነ ሃሌሉያ ቃሌ ሆነ ሃሌሉያ ቃሌ ሆነ ሃሌሉያ ቃሌ ሆነ ሃሌሉያ ቃሌ ሆነ ሃሌሉያ ቃሌ ሆነ ሃሌሉያ ቃሌ ሆነ ሃሌሉያ ሃሌሉያ